Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
ሊዲያ ሞቲ አዎ፣ ከዊፕላስ ነበር ምደውልልሽ። ከዊፕላስ ድርጅት እሺ፣ application አውርደሽ ነበረ ተመልክቼ ነበር።
አዎ።
አሽከርካሪ ነሽ ወይስ ተጠቃሚ ነሽ?
አይ ተጠቃሚ ነኝ።
እሺ ተጠቃሚ ከሆንሽ ዊፕላስ provider ለአገልግሎት ሰጪዎች ነው። ስለዚህ አንቺ ዊፕላስ user የሚለውን በማውረድ
እሺ፣ referral code ም ታገኛለሽ። እሱን በማጋራት ሽልማት አለው። በተጨማሪም ደግሞ እዛ ላይ ያሉትን አገልግሎቶች game ን ጨምሮ መጠቀም ትችላለሽ።
እሺ።
እሺ ስለመለስሽ እናመሰግናለን። መልካም ቀን።